Алло, алло,
ሄሎ ሄሎ፣ አቤት፣ እሺ፣ ጤና ይስጥ- አብሮ ይስጥልን።
አምሳሉ አቤት፣
ከስልክን ነበር የሚደውልልህ እሺ፣ እየሰማሁ አለ?
አ አ
እሺ አ፣ እ፣ ትናንትና ደውለህልን ነበረ። ቅሬታ አቅርቤ ነበረ ስለ ጫጩቱ እ፣ ሞት።
በሰማንያ ሰባት ምናምን እንደዚህ በአጭር ኮድ አ
አዎ ደውዬ ነበር። አ ስለዚህ እ፣ ጥሩ እሺ። የዶክተር እሺ።
የ- የዶክተር እንዳልክ ልስጥህና አሁን እሺ።
ደውለህ ጉዳዩን ለእሱ ታሳውቀዋለህ።
እሺ፣ text አደርግልኝ።
ለመያዝ መቻል አሁን
Okay፣ እስክሪብቶ መቻል ይዣለሁ።
ለመያዝ አሁን?
ንገረኛ። እሺ፣ እሺ እሺ እ፣ እያ- ዜሮ ዘጠኝ ዜሮ ዘጠኝ
Hello እየሰማሁ ዜሮ ዘጠኝ ብያለሁ።
ይሰማል አይደለ?
አ ዜሮ ዘጠኝ ብያለሁ።
እ፣ ዶክተር እንዳለው እሺ።
ይባላል ሰላሳ ሁለት ሰ- ሰላሳ ሁለት
ሰባ ሶስት ሰባ ሶስት
አስራ ዘጠኝ አስራ ዘጠኝ
ዜሮ አንድ ዜሮ አንድ እሺ ዶክተር ማን ነበር ያልክ እንዳልካቸው አዎ እንዳልከው አዎ እሺ።
ለሱ ደውሌ አሳውቀው ጉዳይ Okay እ፣ እኔ እሺ ደውዬ ምን ላይ እንደደረሰ ጠይቃለሁ እሺ ጥሩ እሺ መልካም እሺ እሺ እሺ አመሰግናለሁ አቤት